ሄሎ ጤና ይስጥልኝ ቤስት ቤት ቀልድ ለኔ ሰላም ምን ልርዳው? እሺ ንገሩኝ። እሺ እሺ ሰባ ዘጠኝ እሺ lost ነው ይሄ lost ነው። በአንድ ጨዋታ lost ነው። ይሄኛው ሄላስ ቬሮና የሚለው አዎ፣
ሁለት ጎል የገባ
ምን አሉኝ?
ሁለት ጎል የገባ በጨዋታው እሺ፣ አረ ከሁለት ጎል በላይ ብለው ነው ያስያዙት። እርሱ የገባው ደግሞ አንድ አንድ ለዜሮ ነው ያለቀው ጨዋታው።
አንድ ጎል አንድ እኩል ያደጋ አንድ ለዜሮ አይ፣
እሺ እሺ እሺ እሺ መልካም ቀን። እሺ